hello ሰላም ጤና ይስጥልን ቤተሰቦች ሰላም ሰላም ነው።
ኮድ አንድ እንትን ኮድ ታይል ምንድን ነው?
የኳስ የኳስ ታሸርጎት እሺ ንገረኝ።
አስራ ሁለት እሺ
አስራ አራት እሺ
አርባ ሰባት እሺ
ሰማንያ
ልውስጥ ነው። ሌላ አለ
አ አለች እ
አ ሌላ አለኝ እሺ
ልንገርሽ ደግሞ ሌላ አ
አስራ ሁለት
አስራ ሁለት
አስራ አራት እሺ
አርባ ስድስት እ
ሰማንያ ስድስት
ይህም ልውስጥ ነው። ሌላ አለ
የለኝም ስለ ደወልክ እናመሰግናለን። መልካም ቀን።
እና የጣለኝ የለ እዚያ እ እዛ ላይ ማየት ትችላለህ የጣለህን
እና የጣለኝን አትነግሪኝም አንቺ እ አንተ ማየት አንተ አለ- ትችላለህ እዛ ላይ ትኬቱ ላይ ሁለተኛውንና አራተኛውን ነው lost ያደረከው። ማንቸስተር ሲቲ
እና ወይ
እና ሌላ ከዚህኛው ትኬት ምጅምር ከነገርኩሽ ማን የጣለኝ
እሱን ድጋሚ አ፣ ወይ ሰርች መደረግ አለበት ወይ አንተ ነህ ማየት የምትችለው። ይሄ እና አሁን በምን የመጨረሻ ነው ገንዘብ?
የነገርኩህ እ
የመጨረሻው ይሄ አ- አ- ምጅምር የነገርኩሽ ንገሪኝ እኮ አሁን ትኬቱ አለ አይደል እጅህ ላይ
አ እስካን አድርገው
እስካን በምን ዋይፋይ የ- የት ቦታ እጅ እስካን ላድርገው እጅ- እ፣ ስልክህ ላይ
ስልኬ ላይ ይመጣልኛል አዎ
እ- ወ- ዋይፋይ ሎጊን የለም ብዬ እኮ ነው የምትልበት ጋር login የምትልበት ጋር
እ?
ሱቅ ላይ አይደል የቆረጥከው
አ እንትን ላይ ነው የቆረጥኩት ወ- ዋይፋይ እየተጨናነቀ እሺ አምጣ ስ- ንገረኝ እሺ የመጀመሪያውንም እንደገና
አስራ ሁለት
እሺ
አስራ አራት እሺ
አርባ ሰባት እ
ሰማንያ
ሮያል ጥሎሃል ባርሴሎና አለ እና ደግሞ ሁለተኛው ጨዋታም እ፣ ጥሎሃል ሶስት ነው ሎስት ያለው
እሺ መልካም ቀን አባቴ እሺ እሺ ዳር ታፈሽ እንኳን